ሰላም እንዴት አመሸሽ? አይሰማም ድምፅሽ ማየት ይጮሃል።
በዚህ ስልክ ቁጥር ሄሎ አይሰማትም።
ከኋላሽ ያስተጋባል በጣም እስኪ ማን ይዝግን ስልክ ቁጥር ፕሮግራም ላይ ስለሆነ ነው ይቅርታ።
እሺ ይኸውልሽ ስልክ ከፍዬ ነበረ እሺ
በየትኛው ስልክ ነው በቴሌግራም ልከው ማለት ነው አስራ ስምንት ሀያ ሶስት እሺ እ በዜሮ ዘጠኝ ሰባ አምስት ኦኬ እሺ ዘጠኝ ሰባ አምስት ሀምሳ አንድ አዎ አዎ በዛ ካለ በላይ ነው ለመማር ያሰብኩት።
ኡ በኢየሱስ ስም እ
በሱ ላኪልን። አዎ ኦንላይን ላይ ካሉ ያው በአካል ይመጣል።